ሄሎ ሄሎ ሰላም ነው?
ሰላም ነው sister።
አ ደህና ነህ?
ማታ ሶስት መቶ ብር ውድድር አርግቼ እሺ እስካሁን አልገባም።
ሶስት መቶ ብር አዎ
እሺ። Best Bet ነው ስልክህን እስኪ ንገረኝ።
እ?
Best Bet ስልክህን
አዎ Best Bet ነው።
እሺ ንገረኝ። ቤት ቤት ስልክህን ዜሮ ዜሮ ዘጠኝ እሺ።
ሰማንያ አራት ዜሮ ዘጠኝ ሰማንያ አራት
ሀምሳ ሰባት እሺ
ሀያ ዘጠኝ እሺ
ዜሮ አምስት
ዛሬ ነው
ማታ ማታ ማታ ቦል ዘንድሮ።
ትናንት- አዎ
ገብቷል እኮ የትላንትን ነው
አይ ውድ- ውድ ነው አይደለም?
እ deposit ነው አዎ። ከዛ ደግሞ ውስጥ የለም።
እሺ የ deposit message ኡ ልከህልን ነበር አዎ።
ምን ላይ ላክልን
እ በደ- በቴሌብር
እኮ ከቴሌ ብር ወደ Best Bet ነው አይደል ያገባኸው አዎ ቴሌብር ወረ- ወረ Best Bet ወደ Best Bet አይደል አዎ።
አሁን check አድርግ እሺ ገብቷል አባቴ
እሺ እሺ ስለደወልክ እናመሰግናለን መልካም እሺ፣ አመሰግናለሁ።
እሺ